Hello. Hello.
Ouais, ouais.
ሰላም ነሽ?
ሰላም ነው?
እንዴት ነሽ? ሰላም ነው እግዚአብሔር ይመስገን።
አለን። እሺ፣ TV connect ሆናል ከኮምፒውተር ጋር? አሁን መጨረሻ ላይ accept ያልሽኝ ኬብሎቹ ምናምን ቲቪ አይደለም።
ገባኝ። እንትን በኬብል ተገናኝቷል። እስኪ check አዋ።
አድርጊው። የለም እኔ ጋር አንድ display ብቻ ነው እያመጣልኝ ያለው። ለዛ ነው አንድ
አንድ display ብቻ ነው እያመጣልኝ ያለው። TV connect መሆኑን እያሳየኝ አይደለም። እስቲ አንዴ check አድርጊው ኬብሉን።
አረ ነው የተያያዘ ነው። ቶሎ በግድግዳ ምናምን የተያያዘ ምንም የተነቀለ ነገር የለም አይደለ?
ምንም የተንቃጠለ ነገር የለም። crash ኡ ብቻ እንትን አ- በቃ stuck አድርጎ ተቆሟል። እዚህ እንትን ላይ ኮምፒውተር ላይ ይሰራል። stuck እሺ።
አድርጎ ቲቪው ላይ stuck አድርጓል crash ኡ ማለት ነው።
የት- አሁን ኮምፒውተር ላይ እየሰራ የትኛው ኮምፒውተር ላይ ነው እየሰራ ያለው? አሁን አክሰፕተንሺ ላይ
አዎ ሁሉም ላይ ሁሉም ላይ ይሰራል። እሺ በቃ ጽፍልሻለሁ። እሺ።
ሁሉም ላይ ይሰራል እኮ ግን ከእንደገና ደግሞ እስ- የ- spin ኡን አታጠፊው spin ኡን አጥፍተሽ እህ።
ወ- ወይ ያንን ያኛውን ምንድን ነው ስሙ አዲስ የመጣው ያኛውን spin የሚመስለው የለም penalty ውን አዎ እ፣ እሱን አድርጊ።
ደረግ አዎ የትኛው እ፣ እሺ የ- ሶስቱም spin ኡን ላይ ነው አጣ- የሚጠፋው ወይስ አንዱ cashier ላይ? ሶስቱም game ላይ ሶስቱም cashier ላይ
እኔ ጋር የሚሰራው ማለት customer ኦች የሚፈልጉት እሱ ኬኖ spin ምንድን ነው ኬኖና ውሻ ነው ይሄንና ውሻ።
ውሻ ነው በደንብ customer ያለው ማለት ነው እሺ
ወይ crash ኡን አጥፊና እንትኑን አድርጊው ያንኛውን spin ኡን spin የኳሱን የሚመስለው የ penalty ውን penalty ው ነው እሺ